hello
ሱራፊል እንዴት አደርክ?
ሰላም አለሽ?
አለን እግዚአብሔር ይመስገን አለሁልሽ። ደህና ነኝ።
አለን። የላክልኝ agent ኦች ብር transaction አልተደረገላቸውም አይደል?
ገና ነው ገና ማታ ጨርሰን ነው የላኩልሽ።
okay።
ራሱ ማታ ነው ያለቀና የላከልኝ።
አዎ።
አሁን ዛሬ ደግሞ transaction እንሰራለን። ያው በቃ ስብሰባ አለን።
ትራንዛክሽን ከስብሰባ ሲሰራ transaction ሰርተናል ብለህ text አድርግልኝ። አሁን ይሄ ማለት system ላይ transaction ሰር ስለሌለው እንትን እንትን ማለት ምንም ችግር የለም እንሰራለን። አሁን transaction ዛሬ እስከ ነገ ድረስ ጨርሳለሁ። already ሰኞ አሳውቅሻለሁ።
በቃ እሺ እሺ እሺ መልካም።
አመሰግናለሁ። እሺ።
ችግር የለም